ጤና ይስጥልኝ። አሪፍ ብሔረድ ምርዶ
ወደ ኪዊክ ብር ዲፖዚት ሲያደርግ አየር ላይ ቀረ።
ዲፖዚት
አዎ ምን አልሽኝ?
አሁን ነው የሞከሩት?
አዎ አሁን ነው ትንሽ እሺ፣ ሙሉ ስሞትን ንገሩኝ።
በዚህኛው ስለ ምንደስሉት ሙልጌታ
ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ በዚህ ነው።
እሺ፣ የገንዘቡን መጠን ንገሩኝ።
አምሳ ብር ነው።
ሳምርሽ እሺ፣ መረጃውን ምዝግብ ቢሮ ካለ ደንበኛችን አሁን በምነግሮት ቁጥር ወደ ቴሌግራም account አችን እስከ ምሽቱ አንስቶ ይልኩልናል።
እሱን ልኬዋለሁ፣ በዛኛው ማለት ነው።
ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት እሱን ልኬዋለሁ፣ ልኬዋለሁ፣ እሱን በዛኛው
ምናምን በዛኛው ቁጥር ደንበኛችን ልኬዋለሁ፣ በቴሌግራም እንትን ልኬዋለሁ።
እሺ፣ የቴሌግራም ስሞትን ይንገሩኝ።
የቴሌግራም ስሜ ኤኤም ረግደው ያው አቤኔዘር በኛ
ደንበኛችን መስመር ላይ ያሉ።
አዎ አዎ እሺ፣ የቴሌግራም ስሞትን ይንገሩኝ።
ኤኤም ነው የሚለው እሱን በደንብ አላየሁትም።
ወይ ደግሞ የቴሌግራም ቁጥሮትን ይስጡን።
እሺ